ገና እንበዛለን ገና ገና እንሰፋለን እኛ የአብርሃም ዘሮች ነንና እግዚአብሔርን የምንፈራ ገና እንበዛለን ሃሌሉያ ገና እንበዛለን ገና ገና እንሰፋለን እኛ የአብርሃም ዘሮች ነንና እግዚአብሔርን የምንፈራ ገና እንበዛለን ሃሌሉያ ኢየሱስ ቃል ኪዳኑን አይረሳም አበዛሃለሁኝም ብሏል። እንደ ሰማይ ከዋክብት እንደ ምድር ረማሸዋ እንደ ሰማይ ከዋክብት እንደ ምድር ረማሸዋ እንደ ከዋክብት እንደ አሸዋ እንደ ከዋክብት እንደ አሸዋ ገና ያበዛናል ኢየሱስ ከዚህ በላይ የመውረስ ዘመን ነው የመብዛት በዓይኖቻችን የምናይበት ምርኳችን የሚመለስበት አምላካችን የሚነግስበት ምርኳችን የሚመለስበት አምላካችን የሚነግስበት የሚከብርበት የሚነግስበት የሚከብርበት የሚነግስበት ኢየሱስ ብቻ ገኖ የሚታይበት ገና እንበዛለን ገና ገና እንሰፋለን እኛ የአብርሃም ዘሮች ነንና እግዚአብሔርን የምንፈራ ገና እንበዛለን ሃሌሉያ ከምስራቅ እስከ ምዕራብ ከሰሜንም እስከ ደቡብ የረገጥነውን ሁሉ ሰጥቶናል በምድር ላይ ስሙ ይከብራል። የረገጥነውን ሁሉ ሰጥቶናል በምድር ላይ ስሙ ይከብራል። ስሙ ይከብራል። ስሙ ይነግሳል። ስሙ ይከብራል። ስሙ ይነግሳል። የኢየሱስ ስም ብቻውን ይወደሳል። ይከብራል ስሙ ይከብራል አሜን ይከብራል ይከብራል ስሙ ይከብራል አሜን ይከብራል ምድር በሙሉ እርሱን በማወቅ ስትሞላ ይከብራል ኢየሱስ በአምላካችን ከተማ ምድር በሙሉ እርሱን በማወቅ ስትሞላ ይከብራል ኢየሱስ በአምላካችን ከተማ